ሄሎ ሄሎ፣ ሰላም ነው እናት?
እግዚአብሔር ይመስገን።
ስኬት ቴክኖሎጂ ነው አይደለ?
አዎ።
ማሽን አስገብቼ ነበር ሰኞ ዕለት። ደርሶ ይሆን?
በምን ነበር የገባው?
እድሳት።
እሺ፣ የማሽን ቁጥር ትነግረኛለህ?
የማሽን ቁጥር?
እም
እሺ። በስም አታገኙም?
MRC ያስፈልጋል። የማሽን ቁጥር ንገረኝ።
እሺ ልንገርሽ። ቲ ፒ ኤ
ቲ ፒ አራት።
A እ አዎ አራት ዜሮ እሺ አስራ አንድ ዜሮ
ዜሮ እሺ